ጤናስጥልኝ ቴስት ሪቫከር
ጤና ይስጥልኝ።
አብሮ ይስጥልኝ።
ስለ ፓስፖርት መረጃ መጠየቅ ፈልጌ ነበር።
ምን አሉ?
ስለ ፓስፖርት መረጃ ለመጠየቅ እሺ ፈልጌ ነበር።
እሺ
እ፣ ፓስፖርት አፋጣኝ ነበር ማውጣት የፈለኩትኝ acceptance letter ተልኮልኝ ነበር እና እሺ ፓስፖርት አፋጣኝ በዚህ ሰዓት አለ እንዴ?
እ፣ አሁን ላይ እ፣ አፋጣ እንትን normal ፓስፖርት ወረቀቱ ስለሌለ እየተሰራ አይደለም። ያው ከጊዜ በኋላ ይጀመራል ብሏል። ግን አቅራቢዎት ያለ ኢንተርኔት ቤት ሄዶ apply ያደርጉ።
አ፣ ስለዚህ እ፣ በ normal ኡ ዝም ብዬ ቀጠሮ ላሲዝ።
በ normal አዎ፣ በ normal ነው ያለው። ቀጠሮ ያስይዙ በሱኛው
እም፣ እሺ ሰው አመሰግናለሁ።
የሚመጣበት ቀን ስለማይታወቅ ከመጣ ያው ቶሎ ተጠቃሚ ይሆናሉ ማለት ነው።
እሺ እሺ እሺ፣ ሌላ አመሰግናለሁ ምረዳት ነገር በጣም አለ?
አይ አመሰግናለሁ እሺ፣ እኛም እናመሰግናለን። መልካም ነው።
በጣም